hello ሰላም ነው?
ሰላም ነው?
system ምን ሆኗል ዛሬ ምንም አልሆነም።
እ እ
ምንም አልሆነም።
አይ ይሰራልን አይደለማ
ምንድን ነው የሚለው ወንድሜ?
በጣም እያስቸገረ ነው።
እ፣ maybe connection ይሆናል እንጂ system ኡ ምንም እ፣ connection አይደለም።
አዎ አሁን ትናንትናም እንደዚህ አይነት ችግር ነበር። እ?
እ፣ እስኪ የሚልህን ወይ ኢረሩን ትልክልናለህ?
እንላክልሽ ወይ በቴሌግራም እንላክልሽ?
አዎ አዎ